ሄሎ ሄሎ ሶል አቤት አቤት እ የሆነች ሂሩት የምትባል customer ደውላልኝ ነበረ። ሳሚት ሂሩት እሺ እ የ- የ driver ስልክ ተነግሮኝ ነበረ እና እኔ አልያዝኩትም ብሎኝ ይሄኛውን ስልክ ቁጥር ተሰጠኝ ብላኝ ነበር ያንተን ስልክ ቁጥር
ሂሩት የምትባል እህ
አረ ሂሩት እኛ አልያዝንም
አልወጣላትም።
ሂሩት የምትባል እኛ አልያዝንም ሳሚት ፍየል ቤት አለች።
እኮ ሂሩት አይደለማ እንትና ማነች ጽዮን ነው የምትባለው ጽዮን የምትባል አይ አይደለችም። ስልኳን ልንገርክ ስልኳን ንገሪ ዜሮ ሀያ ስድስት
ሀያ ሶስት ሰባ ሶስት
ሰባ ሶስት ሰላሳ ሶስት
ሰላሳ ሶስት ድጋሚ ሰላሳ ሶስት ሰላሳ ሶስት እሺ እስኪ ቆይ ቼክ ላድርግና አልደውልሽ እሺ እየጠበቀችኝ ነው። እሺ ሶሪ